ሄሎ ጤና ይስጥልኝ ቤስት ቤት ራሄል ነኝ። ባኮ ምንርዳው? ሄሎ አሎ
አቤት ጤና ይስጥልኝ
register ቤስት ቤት እ
register ቤስት ቤት register ለማድረግ ነው።
አማርኛ አልችልም። ሶማልኛ ነኝ።
ኦሮምኛ ትችላለህ?
ሶማልኛ
ሶ- ሶማሊኛ የሚችል ሰው የለም። አማርኛ ወይ ኦሮምኛ ትችላለህ?
እም፣ አይ አማርኛ አማርኛ
እሺ ወይም ደግሞ ሶማሊኛ ከሆነ ቴሌግራም ላይ አውራን። እሺ በጽሁፍ ቴሌግራም ቴሌግራም ላይ አዎ። ቁጥራችንን ታውቀዋለህ?
okay፣ እሺ
ታውቀዋለህ ቁጥሩን የቤ- የቴሌግራም ቁጥራችንን እኔ እም ልንገርህ ቁጥር ቁጥሩ?
የ- ቁጥር ይሄ ነው።
አይደለም እኛ እ።
ቴሌግራም የምንጠቀምበትን ቁጥር ታውቀዋለህ ወይ? ካልሆነ ልንገርህ።
አ አላይም አላይም እሺ ዜሮ ዘጠኝ በል
ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት
አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት
እሺ እሺ